ጤና ይስጥልኝ ቤት ዮርዳኖስ ነኝ።
ሄሎ ሄሎ ጤና ይስጥልኝ ሄሎ አቤት
Hello አቤት ጤና ይስጥልኝ ቤት ቤት
በዚህ ስልክ ውስጥ ድሮ ተጫውቶ ማን ነው አልገባልኝም ብሩ እያለኝ ነው።
በዚህ ስልክ ቁጥር አዎ እሺ check ላድርግሎት በስንት ብር ነው የተጫወቱት?
በስንት ነው? አምስት መቶ አስራ ስድስት አምስት መቶ እሺ አስራ ስድስት ብር
ምንድን ነው የተጫወቱት?
ውስጥ ድሮ እ እ ውስጥ ድሮ ነው የተጫወተው።
እሺ ደንበኛችን ይጠብቁ ይመስላል አምስት መቶ አስራ ስድስት ነዋ ደንበኛችን።
አዎ እሺ ደንበኛችን processing ላይ እያለ ነው ይገባሉታል። ትንሽ ይጠብቁ፣ ትንሽ ይጠብቁ። processing ላይ እያለ ነው፣ እዚህ ላይ ይገባሉታል።
እሺ እሺ እናመሰግናለን ስለደወሉ።
እናመሰግናለን።
እሺ።